ስለማልችል
ማልገባ
አዎ ሰላም ነው።
አይደለም።
እንትን ላይ ቲክቶክ ላይ አይቼ ነበረ።
እሺ እ፣ አንድ ለአንድ ቤት ሮዘር አይቼ ነበረ። በቂ ስድስት ወይ ቀይ ነው ጉበት ከለር
ምን አለ?
ጉበት ከለር ለአንድ ሮዘር ሁለት ሺህ ስድስት
ይህ እሱኛው አሁን ላይ የለንም አባት፣ እ እሱ አሁን ላይ የለንም።
ኦኬ ተችቷል።
አዎ
ኦኬ ምን አይነት አላችሁ ታዲያ? አሁን ፒክአፕ አንድ ፕሮጀክት ነው።
ተለቀቀ፣ ደብል ካፕ ደብል ካፕ ፒካፕ ወይም ደብል ሃይሉክስ አለን።
አይሉም ደብል ገቢና አዎ ደብል ጋቢና አለን። አስር አስራ ሶስት አስራ አምስት አለን።
ስንት ነው የሚባለው?
እ ሁለት ሺ
አስሩ ስንት ነው?
አራት ነጥብ ስድስት አራት መቶ ስድስት አዎ ኦኬ ማየት ይቻላል።
ይቻላል።
ኦኬ በቃ ፓስተር ዳይ ነው እንትናችሁ አዎ ፓስተር እሺ ሁለት ሺህ አስራ ሶስት ስንት ነው?
አራት ነጥብ ስድስት አንድ ነው ዋጋቸው።
ኦኬ አራት መቶ ስድስት አዎ ውስጥ ቲክቶካችን ውስጥ በገባ አገኘዋለሁ ብሎ እናቱን ቦታ አዎ አዎ
አመሰግናለሁ።